original ስልኮች የት ልግዛ ብለው አስበዋል? እንግዲያውስ ጊዜውን ሳያባክኑ በፍጥነት ወደ እኛ ደውለው ይምጡ። ዛሬም እንደ ቀድሞው እጅግ ዘመናዊ ስልኮች እኛ ጋር በተመጣጣኝ ዋጋ ከአንድ ዓመት ሙሉ ዋስትና ከበቂና አስተማማኝ መስተንግዶ ጋር ያገኛሉ። አዳዲስ ስልኮች ያገለገሉ ስልኮች በተጨማሪም መሸጥ ብቻ ሳይሆን በተመጣጣኝ ዋጋም እንገዛለን። አድራሻ አዲስ አበባ ቦሌ ኤድናሞል ground floor በዋናው በር መግቢያ እንገኛለን። እመኑም በዕቃዎቻችንና በመስተንግዶአችን እጅጉን ይደሰታሉ። ከእርስዎ የሚጠበቀው መደወል ብቻ።